ዜሮ ሰላም ጤና ይስጥልን ምስክሬ
ጤና ይስጥልኝ። ሰላም አመሸሽ።
እግዚአብሔር ይመስገን ሰላም ነው።
hello withdrawal አድርጌ ነበር እና approve እንድታደርግልኝ ነበር።
እ
withdrawal አድርጌ approve እንድታደርግልኝ ነበር።
እሺ ይሄን በስበሽ ስልክ
አዎ።
ስንት ብር
አስር አስር ሺህ ሶስት ሰላሳ ሺህ እ
አስር አስር ሺህ ብር ሶስት ሰላሳ ሺህ ብር እሺ pending hello
hello ሶስቱም approved ተደርጓል። አሁን ይገባል። እሺ እሺ እሺ እሺ፣ መልካም ምሽት።